hello በዚህ ስልክ አሁን ደውዬ ልንገርህ አምቡላንስ ማግኘት እንችላለን? እሺ አማኑኤል ሆስፒታል ነው እና አምቡላንስ ማግኘት እንችላለን? አምቡላንስ ይቻላል። አዎ
ከዚህ ካለ መጠየቅ እንችላለን ወይ ከዛ ነው ወደዚህ የሚላከው?
ምን አልከኝ?
አይ እዚህም ነበር አምቡላንስ። ከዚህ ነው መጠየቅ የምንችለው፣ ከዛ ነው ወደዚህ የሚላከው።
እዛ የኛ አምቡላንስ አለ ዋሽንግተን?
እ፣ አለ አማኑኤል ሆስፒታል ያለ ነው እኛ ኮተቤ።
አይ ቆይ ስልክ በዚህ ስልክ ይደውሉላችኋል፣ አስተላልፍላችኋለሁ። እነሱ ያወራችኋል። በዚህ ስልክ ይደውላሉ።
እሺ፣ አማኑኤል ነው ያልከኝ አይደል?
አማኑኤል አዎ፣ ኮተቤ እሺ እሺ እሺ